ልትመጪ ከጄ ላትወጪ መስሎሽ ከጎኔ ርቀሽ ዞረሽ ያው ተመለሽ ዞረሽ ዞረሽ ልትመጪ ከጄ ላትወጪ መስሎሽ ከጎኔ ርቀሽ ዞረሽ ያው ተመለሽ ዞረሽ ዞረሽ ዞረሽ እኔው ጋነሽ ዞረሽ ዞረሽ ዞረሽ እኔው ጋነሽ እንደ ጠበኩሽ አንቺም አልቀረሽ አፍቃሪነቴ ይኸው መለሰሽ ካሁን በኋላ አታብዢ መንገድ እንዳይሆንብሽ ሰዶ ማሳደድ ዞረሽ ዞረሽ ዞረሽ እኔው ጋነሽ ዞረሽ ዞረሽ ዞረሽ እኔው ጋነሽ የምድር በረከት እሸት ባይጠላም ፍሬውስ ላማረ ሁሉም አይበላም ሀሳብተ ከፋፍሎ በያዘው ካረጋ ውሎ አድሮ ይመጣል ያጡትን ፍለጋ ዞረሽ ዞረሽ ዞረሽ እኔው ጋነሽ ዞረሽ ዞረሽ ዞረሽ እኔው ጋነሽ ዞረሽ ዞረሽ ልትመጪ ከጄ ላትወጪ መስሎሽ ከጎኔ ርቀሽ ዞረሽ ያው ተመለሽ ዞረሽ ዞረሽ ልትመጪ ከጄ ላትወጪ መስሎሽ ከጎኔ ርቀሽ ዞረሽ ያው ተመለሽ ዞረሽ ዞረሽ ዞረሽ እኔው ጋነሽ ዞረሽ ዞረሽ ዞረሽ እኔው ጋነሽ ያረግሽ ሁሉ ቢያስገርመኝም ባንቺ የሚጨክን አንጀት የለኝም ከራሴ በላይ ስላፈቀርኩሽ ሁሉ ረስቼ ያው ተቀበልኩሽ ዞረሽ ዞረሽ ዞረሽ እኔው ጋነሽ ዞረሽ ዞረሽ ዞረሽ እኔው ጋነሽ የምድር በረከት እሸት ባይጠላም ፍሬውስ ላማረ ሁሉም አይበላም አሳብተ ከፋፍሎ በያዘው ካረጋ ውሎ አድሮ ይመጣል ያጡትን ፍለጋ ዞረሽ ዞረሽ ዞረሽ እኔው ጋነሽ ዞረሽ ዞረሽ